ሄሎ ጤና ይስጥልኝ ችብችብ ጤና ይስጥልኝ ሰላም።
እንትን refund ይደረግልሻል ተብዬ ነበረ እና ብር እሺ እስካሁን አልተደረገልኝም።
እስቲ ስልኮትን ይንገሩኝ check ላድርግሎት ዜሮ ዘጠኝ አስር ሰባ አንድ ዜሮ ዘጠኝ አስር ሰባ አንድ ሰማንያ አምስት ሀያ አምስት ሀያ አምስት ሰላም በሚል ነው አዎ ሰላም በሚል
fail ያደረገ ነው
እ፣ fail አድርጎ ሳይሆን እ፣ አራት እ፣ ሶስት order ነበር የምንቀበለው ያንቺን አራተኛ በስህተት system ተቀብሎ ነው ብሎኝ አቮካዶ አምስት ኪሎ
okay አቮካዶ fail ያደረገው አዎ።
ተመልሶሎታል የአቮካዶ okay
የአቮካዶ አም- አምስት ኪሎ okay አምስት ኪሎ እርሷ አልተቀበሉ አዎ
እሺ። አንዴ refund list ላይ check ላድርገውና ካልሆነ እኔ ያስገባሉታል ጠብቁኝ አንዴ እሺ እሺ፣ እሺ።
አዎ refund list ላይ ገብቷል
መቼ አቮካዶ አምስት ኪሎ ዘጠና አምስት ብር አይ ይላክልዎታል ትንሽ ጠብቁ እ፣ okay እ፣ ነጋሽ ልክልዎታለሁ እኔ ዛሬ ስለወጣች ነው transfer የምታደርገው አይደል እሺ አይ እሑድ ስለ- ስለነበር የነገርኳት አዎ።
ረስታው እንዳይሆን ብዬ ነው።
አይ list ላይ ገብቷል እኔ አስታውሳታለሁ እልክልዎታለች በቃ እሺ አመሰግናለሁ።
መልካም ቀን